ጤና ይስጥልን ቤት ረዴት ነኝ የምንረዳው
ከ game ኡ ወደ account ብር ልኬ አልገባልኝም።
እሺ አሁን የደወልክበት ነው የቤት ቤት ቁጥር
አይደለም ስልኩ ልንገርሽ፣ አዎ
አስራ ስድስት አስራ ስድስት
ስልሳ ሶስት ስልሳ ሶስት አስራ ስድስት ዜሮ ዘጠኝ
አርባ ስድስት ዜሮ ዘጠኝ አስራ ስድስት ዜሮ ዘጠኝ አስራ ስድስት ዜሮ ዘጠኝ ስንት ብር ነው?
አራት መቶ ብር
ዜሮ ዘጠኝ አስራ ስድስት ስልሳ ሶስት ሶስት
ስልሳ ሶስት አስራ ስድስት ዜሮ ዘጠኝ ዜሮ ዘጠኝ እሺ። ስንት ብር ነው?
አራት መቶ ብር
እሺ process ላይ ነው። እሺ ለቻፓ አሳውቃቸዋለሁ። በቻፓ ነበር አይደል ይዝዶ ያረካው በቃ ትንሽ system ስላስቸገራቸው ነው። ይገባልሃል እንደተስተካከለ።
እሺ ፍቅር እሺ
እሺ